hello ጤና ይስጥልኝ እኮን
ሰላም ነው sister?
ሰላም አለን።
አለሁ በለ- በቀደም ደውዬ ነበር እና መልአኩ የሚባል ልጅ እሺ
እ፣ ዛሬ ቢሮ መግባት እችላለሁ? ልደታ ጋር ያልሽኝ ጋር ልደታ ያለው እ፣ አዎ ይችላሉ።
እ፣ ምኑ ጋር ነው ልደታ?
ልደታ ከፍርድ ቤቱ ዝቅ እንዳሉ መርካቶ የገበያ ማዕከል ፊት ነጭ አለ መስኮት መስኮት ያለው ህንጻ እዛ ground ላይ
okay። ቁጥር አለው
ምን አሉኝ ቁጥር አለው?
እንደገቡ ይታዩታል። ከቡና ከምታፈላ ፊት ለፊት ነው።
okay። መርካቶ ገበያ አዎ መርካቶ የገበያ ማዕከል የሚል ነጩ ህንጻ ካወቁት
እስኪ አላውቀውም ግን ወይን እዛ ደርሶ ይደውሉ ነው ወጥቶ እንዲቀበሉ ታደርጋለሁ።
okay። እሺ።
ማን ልበል ስሞትን ይቅርታ።
መልአኩ ብዬ አስመዝግቤያለሁ በቀደም በሌላ ቁጥር ነው ሌላ ቁጥር ነው እሱ እሱን ይነግሩኛል። አንዴ
አስራ ሁለት ሰላሳ ሁለት አስራ ሁለት ሰላሳ ሁለት ዘጠና ስምንት ስልሳ አምስት ዘጠና ስምንት ስልሳ አምስት ስልሳ አምስት እሺ